ኪላ አቤት ካርድ ሰላም ከአፍሪ ወርክ ነው። እሺ አዎ ገብቶኛል። ቴሌግራም ቻናላችን ላይ ታውቀዋለህ። አፍሪ ወርክ support የሚል user name አለ።
search አፍሪ ወርክ እ እ
በእንትን ነው የከበድኩት። bot ነው ያለው።
እ ቻናሉ ላይ ገብተህ ነው
እስኪ አፍሪ ወርክ ምንድን ነው ቻናል?
አፍሪ ወርክ freelance ኢትዮጵያ የሚል ቴሌግራም ቻናል አለን ከ234 ሺህ በላይ subscriber ያለው ማለት ነው። ከዛ እሱ ጋር ትገባና user name ወይም የቻናሉ link የሚቀመጥበት part ታውቀዋለህ አይደለም?
አዎ።
እሱ ጋር አፍሪ ወርክ support የሚል አለ።
እሺ እ፣
አገኘኸው?
አግኝቼዋለሁ።
በቃ እሱ ላይ ያስቸገረህን screenshot አድርገህ ላክልንና እንድናየው ነው።
እሺ አሁን ላክልን። እሺ እሺ፣ ይኸው እየላኩ ነው።
እሺ ያስቸገረህን stuck ያደረገበትን part application ኑ ላይ እሱን screenshot አድርገህ በአፍሪ ወርክ support ላክልን።
እሺ እሺ